hello ጤና ይስጥልኝ እማቤት ከቺፕቺፕ ነው የደወልኩሎት
ትደውላላችሁ አትመጡም ምን ትሆናላችሁ እናንተ በቃ ዛሬ ተደውሎሎት ነበር
ተደው ትናንት ደወላችሁ አልመጣችም ትናንት ተደወላችሁ አልመጣችም መቼ ነው okay።
የምትመጡት?
ለዛሬ ላሳውቁት ነበር ዛሬ እቃው እንደሚረከቡ አስራ ሶስት ኪሎ ሽንኩርት
እኮ ታዲያ ላኩታ
ይላክሎታል ዛሬ እቃው ይወጣሎታል ዛሬ
እሺ ጸደይ ባንክ ጀርባ ነው የት አሉኝ
ጸደይ ባንክ ጸደይ ባንክ ጀርባ
የት አካባቢ ነው ጸደይ ባንክ ቃቢ መብራት ኃይል ጸደይ ባንክ የነ ርብቃን ቤት ታውቀዋለህ
አይ እዛ እንኳን አላውቀውም ጸደይ ባንክ መብራት ኃይል ርብቃን አታውቃትም
ርብቃን አውቃታለሁ በቃ የእነሱን ቤት አታውቀውም እዛ አለ ቤት okay ስለዚህ በቃ በሮባና በሮባና አ በእንትን በንግድ ባንክ መሀል ነው። ጸደይ ባንክ የሚለው ፊት ለፊት ነው ያለው። ከሱ ጀርባ ነው።
okay እሺ driver ይደውልሎታል እሺ።
እሺ መልካም ቀን